ጤና ይስጥልኝ BGI ኢትዮጵያ ሄለን ነኝ እባክዎ ምን ልርዳዎ?
ፍሪጅ ተበላሽቶብኝ።
ጤና ይስጥልኝ ይሰማል?
ዘነበ ወርቅ ሰለሞን ሁሴን እሺ ባርና ሬስቶራንት።
እሺ ደንበኛችን የ BGI ID ውን ይነግሩኛል ምን ልርዳዎ?
እ?
ይሰማዎታል ደንበኛችን ትንሽ ጫጫታ አለ ያሉበት ቦታ አ ስራ
ደንበኛችን መስመር ላይ ኖት?
ምን?
ደንበኛችን መስመር ላይ ኖት?
አዎ ደንበኛ ነኝ እሺ ምን ልርዳዎ ዛሬ?
እና ፍሪጅ እንዲሰራልን ነበር።
የ BGI ID ውን ይነግሩኛል?
ቁጥሩን ልንገርሽ
እሺ አርባ ስድስት አርባ ስድስት
መቶ መቶ አርባ ስድስት መቶ አርባ ስድስት ሀያ አምስት
ሀያ አምስት ሰማንያ ሁለት